መሰረት ነው የምንታዘዘው።
ሰላሳ አርባ ሰባት
ሰባት ምን ነው ነበር?
እስካሁን አልደረሰም። ሰዓቱ ደግሞ ኦፍ ታይም ሆኗል።
ፊት ነው
በርገር ቤት ከበርገር ቤት ስም ማን ነው?
ታምራት ተሾመ።
አምራት ስንት ደቂቃ አለ አንተ?
አረ ኦፍ ኦፍ ታይም ሆኗል፣ አልፏል። እንዳው ኔጌቲቭ ውስጥ ገባ።
ጌቲ ውስጥ ገብቷል። እሺ ምግብ ቤት ከሆንክ አገናኘ
ምን እነሱን በጣም ተጨንቋል። ኦርደር በዝቶባቸው
እኮ ይሁድ- ግን ለእኛ ለእኛ ግን ያስፈልገናል። ከርድ ግዴታ ነው። ለዛ ነው። እሺ ታምራት አንድ ሰዓት ከምናምን ብሎታል። ያናግራት አንዴና እ ችግር የለውም።
እንጋባታለን። ሄሎ
ሌላው ጤና ይስጥልኝ። በርገር ቤት ነው አዎ ነው ገቢ ነው ሰባ አምስት ሰላሳ አራት ሰባ ሰባት order ነበረ እናንተ ጋር
እ ሰባ አምስት ሰላ ስንት?
ሰላሳ አራት ሰባ ሰባት አንድ ቤዝ በርገር።
እሺ ከዚህ በኋላ ምን ያህል ደቂቃ ይጨርሳል?
ቤዝ በርገሩ ተይዟል እንዴ? ቤዝ በርገር እ? እኮ እዛ ተይዟል። ከዚህ በኋላ ስድስት ደቂቃ ምን- ስድስት ደቂቃ። እሺ ወንድሜ ይሄን order አስቆመው። እሺ
እ?
ሰዓት ሰዓት ስለሄደ customer አይቀበለንም። እሺ
ወይ በቃ አሁን ይወጣል ወይ አንድ ደቂቃ ሁለት ደቂቃ እኮ ሌላ order ይኸውልህ እንስጣቸው።
ወንድሜ ሰ- አንድ ሰዓት ከምናምን እንውታልና ይሄን order አስቆምልኝ። እሺ
እሺ ከእንትን ነው። አዎ እምቢ አለ